Hello ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
አብሮ ይስጥልን ገብልን።
እንትን የ comedy show ን ከዚህ ውስጥ register አድርጌ ነበር እና እሺ ኢንተርኮንቲኔንታል ምናምን ነበር ከዚህ ውስጥ የነበረው አይደለ?
አዎ እሱ show ቀርቦ ነው እንዴ?
አዎ አዎ ቆይቷል፣ አልፏል። እሱ ቀን
register አድርጌ ከዛ ከጨረስኩኝ በኋላ እንትን ነው እንደውላል እንደውላል እናሳውቃለን ነበር ይል የነበረው እህ ክፍያ ከፍለው ነበር አዎ ክፍያ ምናምን ከፍዬ ነበረ። አሁን ደግሞ ከፍለው አልታደሙም ፕሮግራሙን።
አዎ አልታደምኩኝም እና ይደውላል ነበር ይል የነበረው እና እህ እስኪደውል የጠበቅኩኝ ነበረ።
እሺ እ መምጣት ይችላሉ። የአሁኑ ሲኤምሲ ሚካኤል ጋር Economics Association ህንፃ ነው። የከፈሉበትን አሳይተው እ መግባት ይችላሉ ትኬቱን ቆርጠው።
Okay ሌላ ያ- መክፈል ሳይጠበቅብኝ በባለፈው መግባት እችላለሁ።
አዎ
Okay screenshot ነበር አድርጌ እንትን የነበረው እሱን ነው ማሳየው።
እኮ እሱን አሳይተው ከፍዬ ግን አልገባሁኝም ብለው አስረድተው እም፣ መግባት ይችላሉ።
እሺ አመሰግናለሁ።
እሺ እናመሰግናለን።